ሄሎ ሄሎ ሀቢብ ሰላም ጤና ይስጥልኝ። ሄሎ ሄሎ ሄሎ ሄሎ አቤት ሰላም ጤና ይስጥልኝ። ፍሊንት ስቶን ሄሎ።
ሆምስ አቤት ሰላም ኖት?
ሰላም።
እግዚአብሔር ይመስገን። ከፍሊንት ስቶን ሆምስ ነው።
እሺ እ፣ ባለፈው ወደ ቢሮ ብቅ እላለሁ ብሎት ነበር እና እንዴት አደረጉት? መጡት እንዴ?
አ- እኔ እህቷ ነኝ። አሁን ግን ሳት ሳትመጣ አትቀርም። እሷ እሷ አ፣ ሳትመጣ አትቀርም።
እሺ ካልመጣች ካልተመቾት ደግሞ ሽያጭ አማካሪዎች በየቦታው ስላሉ ሄዶ መረጃውን መስጠት እ፣ እንዲሰጡ ማድረግ እንችላለን።
አልመጣችም እሷ።
አዎ መሰለኝ።
አ፣ እሺ ቆይ ልጥ- እንትን ልበላ ልደውልላትና ሀያ አንድ ቤት ስልክ ይዛ ይታለች ልንጋርግ እሺ ስልኮትን መናገር ይችላሉ?
እ እ፣ እ፣ ስልኮትን የእርሶን የሶፊ የኔ?
ወይዘሮ ሶ- ወይ- የወይዘሮ ሶፊ
የሶፊያ ስልክ ይሄ ነው፣ ግን ሌላም ስልክ አላት።
እሺ እሱን መናገር ይችላሉ? ይቅርታ እሺ
ዜሮ ዘጠኝ
ሀያ አንድ ሀያ አንድ
ዘጠና ዘጠና
ሰባ ስድስት አስር
እሺ thank you እናመሰግናለን። እሺ መልካም ቀን።